ጤና ይስጥልኝ ቻኑሊ ነው? እሺ ወይ ከአሪፍ ፔይ ነበር የምንደውለው። እሺ ደንበኛችን ላለፉት ከመቶ ቀናት በላይ ማሽናችን ላይ transaction ስላላየን POS ማሽናችንን ለመውሰድ ነበረ።
እሺ እሺ። ከዛ ግን ስታስ ሲመጣ ፈርመን ነበረ የቤት ፎርም አዘጋጅችልን የወሰድ ነው
እሺ ታስቀምጡልን አስፈርማችሁ የጠቃችሁን ከዛ አሁን ደግሞ እናንተ መውሰዳችሁን ታስፈርሙበት ነገር ታዘጋጅያል።
እሺ ደንበኛችን ከእርስዎ በታች ለሚገኙትም እንዲነግሩልን መተን እንደምንወስድ
እሺ ነግራችኋለሁ። እዛው እንደርሱ መፈረም ካለባቸው እዛው
እሺ እርስዎ ካልነገሯቸው የእርስዎን ፍቃድ ካላገኙ ምናልባት POS ኡን ለ- ላይሰጡን ስለሚችሉ እርስዎ communicate አድርጓቸው በእኛ በኩልም የሚፈረም ነገር አዘጋጅተን ችግር እንመጣለን።
የለም፣ ነግራ- ጥሩ እሺ፣ ነግራችኋለሁ።